ሄሎ ሰላም ጤና ይስጥልን። ቤት ቤት ሰላም ነሽ? ናት አለን አለን ሰላም ነው አለን ወትድረው ሶስት ሺህ ሶስት መቶ ወትድረው ቦናቲ ቤት ቤት እሺ፣ በዚህ ስልክ ነው።
አዎ እሺ፣ አንዴ ጠብቀኝ መስመር ላይ ዛሬ ነው።
አሁን አሁን አሁን አሁን አስር ደቂቃ ከምን ደቂቃ
الله أكبر الله أكبر ሶስት ሺ ሶስት መቶ ብር ነው አይደል?
ሶስት ሺህ ሶስት መቶ ነው።
እ፣ ይኸው አሁን ገብቶልሃል። እሺ check አድርግ።
አይ ቻ- thank you ከማሳይ እሺ መልካም እሺ الله أكبر